ሄሎ ሄሎ ሄሎ
ሄሎ ሄሎ ሰላም ጤና ይስጥልኝ ቤት ቤት እ፣ ትናንትና ወደ ሁለት ሰዓት አካባቢ ላይ ከስንት ብር ብር አስገብቼ አልገባኝም። ትናንት ሁለት ሰዓት ላይ እሺ
ከቴሌ ብር ላይ ብር ሀምሳ ብር አስገብቼ አልገባልኝም።
እሺ አንዴ ቆይ ላስተላልፍልሽ ጠብቀኝ አንዴ እ፣ ትናንት ማታ ከቴሌ ብር ላይ ሀምሳ ብር አስገብቼ አልገባልኝም ነበር።
ምናምን አስገብቼ አዎ ከቴሌ ብር ላይ ሀምሳ ብር አስገብቼ አልገባም።
አልገባም። እሺ የ deposit text ኡን ልከህልናል?
እ እ የ deposit text ኡን ላይ ከቴሌ ብር አላውቅም።
የሚላክልሃል አይደል? እሱን ቴሌግራም ላክልንና ቴሌግራም ላይ ላክልንና በዛ ነው check የምናደርገው። እሺ ቴሌግራም ላይ ላከው እሱን።
አዎ አዎ ቴሌግራማችን አለ አይደለ?
አዎ እዛ ላይ ላክልን። እሺ ከዛ check እናደርገዋለን። ቴሌ ብር የምትጠቀምበትን ቁጥርም አንድ ላይ አድርገህ ላከው።
እሺ